hello
አቤት መልሼ ደወልኩሎት። እስኪ የላኩትን receipt ካላስቸገርኩት መልሰው ይልኩልኛል። አሁን
በምን ላክ
ልንገሮት ስልክ ቁጥር
እሺ ዜሮ ዘጠኝ አርባ አራት
አስራ አንድ ዜሮ ስድስት አዎ ዜሮ አዎ አራት አዎ አዎ እሱ ላይ እስኪ ላኩልኝ። ይቅርታ በጣም
እሺ እሺ እሺ